hello hello፣ ጤና ስጥልን። hello hello፣ አይሰማም። hello hello አይ
ይቆራረጣል።
ማን ልበል?
ከሁዳ bike manufacturing ነበር የደወልኩልክ።
ኬት
hello hello ኬት ናት።
ከሁዳ bike manufacturing።
እሺ
hello አይሰማም።
ይሰማኛል ይሰማኛል።
ከሁዳ bike manufacturing ነበር የምደውልልክ።
እሺ አልኩ።
ስልክህን ከአዲስ ዩኒቨርሲቲ ነበር ያገኘነው። በ junior accountant ነት ክፍት ቦታ ስላለ የጽሁፍ ፈተና ነገ ጠዋት ሁለት ሰዓት ላይ መተህ እንድትፈተን እንድትወስድ ነበር። ለቡ መብራቴ ላርሴማ ፊት ለፊት ይገኛል እንትናችን እኔ አዲስ ኦፊሳችን አበባ አይደለም ያለሁት አሁን።
እናችንም። እሺ መልካም ቀን።